አሁን አሁን የደወልኩልሽ ልጅ ነኝ። transaction እና ምን የሚል አሁን እንትን የለም። የባንክ እንትን የጠየቀን እዚህ ላይ
እያዩት ነው አሁን ይታዩታል።
አዎ አዎ እያየሁት ነው።
እሺ እያዩት እናውራ። የ የላኩት branch transaction የሚለው ከ transaction history በታች branch ነው የሚለው ያዩት ነው።
ትራ- እ፣ ከምን እ፣ አሁን game ከተጫወትኩበት ላይ ነው።
የላኩትን እያዩት ነው ፎቶውን የላኩትን ፎቶ
ኧረ እሱንማ እያየሁት አይደለም። በዛው በዛው በዛው በዚህ ስልክ ነው የማወራሻለሁ።
እ፣ loud ላይ አድርገው እያዩ ያውሩኝ። የ- የ transaction history ፎቶውን
እሺ ያው እያየሁት ነው።
እሺ transaction history ይላል አይደለ?
transaction history ከዛ branch transaction ይላል
ባዶ ነው የሚያሳይ።
እኮ አንዴ የ- branch transaction የሚል የለም ከባዶ በላይ ላይ ዋለ
እሺ branch አዎ አለ።
እሷን በ bank transaction ይቀይሩትና ይመጣልዎታል።
በምን ላድርገው?
ባንክ bank transaction አድርገው።
አዎ አዎ እሺ እሺ። ከዛ አስከትዬ ከዛ ይመጣልዎታል። ከዛ የትኛው እንደሆነ ምልክት አድርገው ይላኩልን።
እሺ እሺ